ዋሽንግተን hello ጤና ይስጥልኝ።
hello፣ አቤት ይሰማል?
ይሰማኛል። አዎ እሺ
HR chest CT scan ፈልጌ ነበረ።
HR
HR chest CT scan CT chest ነው። H እስቲ በደንብ ትነግረኛለህ?
HR chest HR chest
CT CT አ
chest ነው H H HR chest CT scan አይደል?
አ እንደዛ ነው።
HR chest CT scan አ እሺ with contrast ነው without ነው?
contrasting with contrast ይላል።
with contrast አይለኝም። እንደ ይሄው በቃ ይሄ ነው የተ- የተሰጠኝ።
with contrast ካላለ እሺ 2480 with contrast ካለ- ካለ ግን ዋጋ ይጨምራል። ለዛ ነው።
with contrast አይልም እዚህ ጋር እሺ ካላለ
አ፣
2480 ብር ነው።
with contrast ነው ኬት ነው?
የሚባለው ይሄ ወይስ without ነው? እ፣ wi- እ፣ without ነው ማለት ነው። hello አቤት
high resolution ነው የሚለው ያናግሪያት።
hello hello፣ እናት ሰላም ነሽ?
ሰላም ነው?
አለን HR chest CT scan ነው የፈለጉት።
አዎ እሺ with contrast ነው without ነው?
with contrast ከሆነ በ one point four eight እንትን ይባላል creatinine ኡ።
እኮ እናንተ እንዳጻጻፋችሁ ነው። ዊዝ ካላችሁ ይሰራሉ። without አይ ከሆነ just HRCT ብቻ HRCT እሺ። እ፣ ሴት ሆስፒታል ሚኒሊክ ሆስፒታል።
ምኒልክ እና አምቡላንስ ይምጣላችሁ ወይስ?
አዎ yes ኦክሲጅን አላቸው እና እሺ ምኒልክ ሚኒሊክ ሆስፒታል።
እሺ ዋጋውን ስነጋገሩ አንዴ እሺ ነግሬያለሁ። ሁለት ሺህ አራት መቶ ሰማንያ ብር ሁለት ሺህ አራት መቶ ሰማንያ ሁለት ሺህ አራት መቶ ሰማንያ
ይምጡ ወይስ እንዴት ነው?
ከ- ከአምቡላንሱ ጋር ነው አይደል?
አዎ አምቡላንስ አይከፍሉም፣ ነፃ ነው።
እሺ። አዎ እሺ ስልክ በዚሁ ይደወልላችሁ በይልኝ።
አዎ በዚህ ይደወል። አዎ አዎ እሺ እሺ ይመጣሉ። አሁን ይደውሉና እሺ